hello ጴርሳ ቤት ነኝ።
ተቃራኒ order ይዤ ነበር ሊወጣልኝ ይችላል የቤታ ቤት order number ኦቹን ንገረኝ ተቃራኒ የሆነብህ
ስልሳ ሁለት አርባ ሰባት እና ስልሳ ሁለት ዘጠና ዘጠኝ እ
ስልሳ ሁለት ዘጠና ዘጠኝ እና ስልሳ ሁለት አርባ ሰባት
እሺ አንዴ ጠብቀኝ።
ኧረ ቤታ ቤት
ሴት ሀብታሙ ስሜ ነህ።
አቤት።
ወደ መሪ አዎ።
ይዟል ከአብሮኝ ጋር ታስወጭልኝ ያለ ነው። ወጥቶልሃል ሀብታሙ የአእምሮኝ እሺ እሺ እሺ እሺ